ሄሎ ሄሎ ሄሎ
ሄሎ ሄሎ ሄሎ
ሰላም ጤና ይስጥልን።
አብሮ ይስጥልን። እግዚአብሔር ይመስገን። ሰላም አላችሁ?
አለን አለን። ምን ልርዳዎት?
ዘጠኝ ሰማንያ አምስት game ለመጫወት ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ይደውሉ መጀመሪያ።
እሺ
አንድ ቁጥር ላይ ይመዘገባሉ።
እሺ ሶስት ቁጥር ላይ ለመጫወት የሚላለን ሰባት ቁጥር ቋንቋ ይምረጡ።
ቋንቋ ሰባት ቁጥር። እሺ
ከዛ መጫወት ይችላሉ።
እሺ እሺ፣ እናመሰግናለን።